ስለማሪ ባባ
ጥሩ ነው። እሺ ያለጠፋል እንዴ?
ሲስቴ በለጠፈ ነው ያለን አባት በለጠፈ ነው።
አዎ፣ ስንት ነው ሀያ በለጠፈ? ሀያ ሀያ ሁለት ስንት?
አዎ፣ ሶስት ነጥብ አንድ
ሶስት ነጥብ ሶስት ነጥብ አንድ ሶስት ሚሊዮን አንድ መቶ ሺህ ብር እሺ ዋጋ ሴት ይኖረዋል እንዴት ነው?
ድርድር ይኖረናል።
በባንክ ይሆናላ ባንክ አዎ፣ እንዴት ነው?
በጣም እናመቻቻለን።
እናንተ አመቻቻላችሁ ራሳችሁ?
አዎ፣ ከእርሶ ግን ንግድ ፍቃድ እንፈልጋለን። ንግድ ፍቃድ TIN number ያገባ ያላገባ የነዋሪነት መታወቂያ፣
የኗሪነት መታወቂያ ያገባ ያላገባ እና ንግድ ፍቃድ ንግድ ፍቃድ TIN number፣
አዎ፣ ገባኝ።
የኪራይ ቤት አዎ፣ እሱን እሱን እንፈልጋለን።
እስከ ስንት ጊዜ ነው ባንክ እንትን ቢለው ይመቻቸው?
እስከ በአስራ አምስት ቀን ውስጥ እንጨርስሎታለን።
በአስራ አምስት ቀን ውስጥ ያልቃል። ስለዚህ ወይ ነገ ወይ አርብ ልምጣ።
ይችላሉ። ሲመጡ ይደውሉልን።
የትኛው branch ነው? የፓስተሩ ነው ወይስ መስቀል ፍላወር ላይ ነው ያለን። ሲመጡ ግን ይደውሉልን። ድንገት መኪናው እንዳይሸጥ ከተሸጠ እንድናሳውቀው ይደውሉልን።
መልካም? እሺ፣ እሺ አመሰግናለሁ።
እኛም እናመሰግናለን።